Hello hello ጤና ይስጥልኝ። ከአሪፍ ፔ ነው የምንደውልልዎት። ማህሌት እባላለሁ።
ከምን ከአሪፍ ፔ
እሺ፣ ምርታዝ አቶ ናውር ነዎት?
አ
እሺ፣ ለመያችን የደወልነው ስለ አሪፍ ፔ ጥሪ ማዕከል አገልግሎት ያሉትን አስተያየት ለመጠየቅ ነው። የተወሰነ ጊዜ ይኖሮታል?
እሺ፣ ታላቅ እሺ፣ ከዚህ በፊት ሲደውሉ ያናገሩት ባለሙያ ብቃቱን እና የመግባባት ችሎታውን እንዴት ይመዝኑታል?
አሪፍ ነው። ጥሩ ነው። ጥሩ communicate አላቸው። አሪፍ
እሺ፣ ከዚህ በፊት ወደኛ እንደደወሉ በፍጥነት ስልኩ ተነስቶሎታል?
ስልክ አዎ በቶሎ ይነሳልኛል። ግን ከዚህ በፊት የሆነ ጊዜ ብር እንደዚህ አስገብቼ እንትን ብሎብኝ cancel ሆኖብኝ ነበረ። እንትን account ላይ ስገባ የለም ብሩ እና አላ እንዴት ብዬ መጠየቅ እንዳለብኝ አላወኩም ነበረ። አጋጣሚ ቴሌ ብር ስጠይቅ እንደዚህ አድርገን ነው የምጠይቀው ብሎ ስልካችሁ ላከልኝ። ከዛ በኋላ ስደዋወል communicate አቸውም አቅርቦታቸውም በጣም ጥሩ ነው።
እሺ፣ hello ስለዚህ ያስመዘገቡት ችግርም በፍጥነት ተፈቶሎታል ማለት ነው።
አዎ
ሽያሜችን በጥሪ ማዕከላችን ባገኙት አገልግሎት ከአንድ እስከ አምስት ባለው ልኬት ምን ያህል ደስተኛ ነበሩ ይነግሩናል። ከአምስቱ ስንት ይሰጡታል?
እሺ
ከአምስቱ ስንት ይሰጡታል?
ከአምስቱ አም- ደረጃ።
እኔ ከአምስቱ አምስት ነው የምሰጠው። በቃ ከዛም በላይ ቢኖር እሰጣቸዋለሁ። ለምን ጥሩ እንትን አላቸው አነጋገራቸው፣ እሺ፣ ሰዎች ቶሎ እንዲረዱበት የሚያደርጉበት ነገር በጣም ደስ ይላል።
እሺ፣ በአገልግሎታችን ላይ ምን ብንጨምር ወይ ብናሻሽል ይመክራሉ?
ያው እንደዚህ አንዳንድ ጊዜ account ላይ እና እንትኑ ላይ ቤት ይሆናል አ፣ ስንጠቀም ኢንተርኔት እንትኑ ላይ በምንጠቀምበት ሰዓት account ኡ አንዳንድ እንትን ይላል። እኛ የቆረጥን ነገሮች ይስተካከላሉ፣ ይበላሻሉ እዛ ላይ ማለት ነው። እንዲህ ይላል፣ ያስቸግራል። እሱ እሱ ከተስተካከለ በጣም አሪፍ ነው።
እሺ፣ ደንበኛችን የሰጡንን መረጃ ማስተያየትም ተቀብለናል። ለባለሙያዎቻችን እናስተላልፍልዎታለን። ጊዜውን ሰጥተው ስላዳመጡ እናመሰግናለን። መልካም ቀን።
ለአንቺ መልካም ቀን።